Hello
እንዴት ነህ?
ጤና ይስጥልኝ። ሀሚድ ነኝ።
ቤስፊት አዎ፣ አዎ።
የሆነ ለጓደኛ deposit ላረግለት ፈል-
አዎ፣ አዎ።
እና በ- እ?
ለጓደኛ ምናምን አይቻልም ማለት የራስህ ስልክ ላይ ነው ማስተላለፍ የምችለው በራስህ አዎ።
ስልክ እ፣ የተከፈተ ቤት ቤት ላይ ማለት ነው።
Okay በሱ account እኔ ገብቼ በቴሌ ብር ለ- ላስተላልፍለት ስል እኮ እምቢ አለኝ።
አይ የራሱ መሆን አለበት ማስተላለፍ አችልም እንደሱ
በሱ account ገብቼ በእኔ ቴሌ ብር ምናምን አልችልም።
አች አይቻልም እንደሱ።
እሺ፣ በቃ እሺ እሺ